ግሩም ድንቅነ አምላኬ ግሩም ድንቅነ ግሩም ድንቅነ ጌታ ሆይ ግሩም ድንቅነ ሰው የጣለውን ከምድር ከፍ ታደርጋለ የተረሳውን አምላኬ ታስታውሳለ ግሩም ድንቅነ አምላኬ ግሩም ድንቅነ ግሩም ድንቅነ ጌታ ሆይ ግሩም ድንቅነ ሰው የጣለውን ከምድር ከፍ ታደርጋለ የተረሳውን አምላኬ ታስታውሳለ ከቤተ ሳይዳ ያነሳል ባልጋ ያለውን መጠመችቶን ረዳት ወገን ያጣውን ከኃጢአተኛ ቤት ይገባል ራት ይበላ በቀላ ያውቅም ጌታዬ ከፍቅር ሌላ እንደ አምላካችን እንደ እግዚአብሔር እንደ ፈጣሪ እንደ አማኑኤል የበደለውን አይንቅም ያነሳል በእጁ ፍጹም ይራራል በእውነት ጌታ ለልጁ ከሳምራዊው ጋር ይውላል እንደ ጓደኛ ሁሉን በፍቅር የሚያስብ ታማኝ እረኛ እንደ አምላካችን እንደ እግዚአብሔር እንደ ፈጣሪ እንደ አማኑኤል ሰው የናቀውን አንስቶ ሾሞ ያከብራል። ዘይት አፍሶ ባሪያውን በእጁ ይቀባል። አክሊል ይደፋል አንስቶ ላጎነበሰው ክብርና ጋሻ መከታ ዝናር ሊሆነው እንደ አምላካችን እንደ እግዚአብሔር እንደ ፈጣሪ እንደ አማኑኤል
Yeah.
የዘራ ያነሳለታል የጭንቁን ግዙፍ ተራራ። ዳግም አይኖርም በቤቱ የስራት ቀንበር እርሱን ተማምኖ የቆመ ከመቅደሱ ስር እንደ አምላካችን እንደ እግዚአብሔር እንደ ፈጣሪ እንደ አማኑኤል